ቻወኩኔ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነቅቶ ሚለቅም አይደለም አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባበት አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባበት ሰማይን አይቶ አይኔ አይጨርሰው የምድር ዳሯን እግሬ ባይደርሰው በአይኗ ገብቼ ሁሉን እያየው ምን ቀረኝ ብዬ ባለም እፈልጋለሁ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ ቀን ማታም ስሟን ጠራለው የሷ ሆኜ በሷ ምላለው አፌ ተቀኘ ገርሞቱ ውበቷ ዝጸዳል ውበት ወሰውነቷ ሰውነቷ ሰውነቷን መልኳ ብቻ አይደል መልካምነቷ ሰውነቷ ሰውነቷን መልኳ ብቻ አይደል መልካምነቷ በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነቅቶ ሚለቅም አይደለም አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባ መብራት አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባ መብራት የክብር ካባ ወርቃማ ንድፍ የማትገለጥ የውበት መጽሐፍ ማርዳ የፈካች ውብ ጽጌረዳ ተደላደለች ገብታ ከልቤ ጓዳ ከወንዙ ዳር ካባይ ጊዮን የተገኘች ጦጳዝ ሆነ ስንቴ ጽፌ እሰርዛለሁ የእሷን ውበት ብዬ ገልጻለሁ አፌ ተቀኘ ገርሞቱ ውበቷ ዝጸዳል ውበት ወሰውነቷ